ነው እንዳደረኩት።
አያስጥልም። ቤስት ቤት ረዴት ነው የምንረዳው።
ጤና ይስጥልኝ። ሀያ አምስት ሺህ ብር ትላንትና ወደ አካውንት ይልክ ነበር በቻፓ
ስንት ብር?
ሀያ አምስት ሺህ ብር ሀያ አምስት ሺህ ብር። እሺ አዎ፣
እሺ።
ሰባ አሁን ሰባት ነው ቁጥሩ ልንገር እሺ ዜሮ ዘጠኝ ሚስት ቤት እንጂ አካውንቴን ንገረች። ሰባ ሰባት ሰባ ሰባት ሰላሳ ሶስት ሰላሳ ሶስት አስራ ሶስት ሰላሳ አራት አስራ ሶስት ሰላሳ አራት እሺ።
በጣም እየቆየብኝ ነው።
እሺ ቆይ ቼክ ላድርግ።
ደረሰ
ወደ ንግድ ባንክ ነው
አዎ
እሺ። አንድ ሺ አርባ ሁለት አርባ አምስት ሰባ አራት መቶ አርባ ስምንት
አንድ ሺህ አዎ
አርባ ሁለት እሺ።
አርባ አምስት ሰባ አራት መቶ አርባ ስምንት account ኡ ነው አዎ
አንድ ሺህ አራት ሁለት አራት አምስት ሰባት አራት አንድ አራት ስምንት አዎ። እሺ confirm አድርጌልሃለሁ። እሺ ትንሽ ቆይቶ ይገባልሃል።
እሺ አንድ ሺህ ብር ደግሞ ልኬያለሁ። ከዛ በኋላ ደግሞ
ወዴት?
ራሱ ላይ ከ- ከሀያ አምስት ሺህ በኋላ
እሺ
ሌላ አካውንት ላይ ደግሞ አንድ እሱ ሺህ ብር ገብቶልሃል።
ልኬያለሁ። የትኛው አንድ ሺ መጀመሪያ ሰላሳ አይደለም አስር ሺ ሰላሳ ዘጠና ሶስት ስልሳ አንድ ሀምሳ ሁለት ዘምዘም መሀመድ እሱ ገብቷል።
መርሐባ መርሐባሽ ይህኛው በእናትሽ አስኪኝ በጣም እየዘገየበት ነው። እኛ ስንበላ ብቻ ነው አንተ ደስ አይደለም ከአስር ሺህ ብር በላይ ሲሆን እ፣ confirm መደረግ ስላለበት ነው። እሺ እሺ፣ አመሰግናለሁ።
እሺ እኔም አመሰግናለሁ።
Send your number okay፣
እ
Send your number
መልካም ቀን።
እሺ